እንዴት ትልክልኝ?
ሄሎ
ሄሎ ሰላም ጤና ይስጥልን። ዶንኪ ቲዩብ ነው።
አዎ አውቄያለሁ። ዝናሽ ነኝ። አሁን ደውዬ ስልኬን ሰጥቼ እልክልሻለሁ account ብላኝ ነበር እና በምን ላይ ነው የምትልክልኝ?
በ text ነበር። እስቲ ስልክዎት ይነግሩኛል።
አ፣ ስልኬን ሰጥቼ ስሜን ተመዝግቤ ምናምን ነበር። አሁን
ዘጠና አንድ አስራ አምስት እሺ። አዎ ስልክዎትን ይስጡኝ፣ ችግር የለም።
ድጋሜ እሺ፣ ዜሮ ዘጠኝ እሺ አስራ ዘጠኝ እሺ አስራ አምስት እሺ ሀያ ስድስት እሺ ዜሮ አራት በቃ አሁን እንልክሎታለን። አጠቃላይ ሰብሰብ አድርገን እየላክን ስለሆነ ነው። አሁን text እናደርግሎታለን። normal text ነው የምናደርግሎት በሰባ አምስት ቤቱ ስልክ። ቴሌግራም ላይ መላኩን ግን እንዳይረሱ።
እኮ ችግር የለውም። እኔ አሁን ስልክና እስክሪብቶና ወረቀት ይዣለሁ። ብትነግሪኝም አስገባለሁ ከተመቸሽ።
ችግር የለም። ለአሁን text ላድርግና ለበኋላ ግን ይዛለሁ። እሺ እሺ እሺ።
እሺ እናመሰግናለን።
እኔም አመሰግናለሁ።
እሺ በቃ በሞ normal text ነው የምልከው አለች።